እንዴት ቤት ረዴት ነው የምንረዳው?
ከሸኮር ልንገርሽ አንድ ከይል እሺ
አስራ አራት አስራ አራት
አስራ አንድ አስራ አንድ
አስራ ስምንት
አስራ ስምንት ሰማንያ ሶስት
ሁለት ቀይ የበራ ጨዋታ አለ።
ነግሪኝ ማና ማን
የኢንግላንድ ሻምፒዮንስ ሊግ ሁለቱ የመጀመሪያዎቹ።
ለመጀመሪያዎቹ አዎ
እሺ ሁል እንግዳ ልንገርሽ እሺ
አስራ አራት አስራ አራት አስራ አንድ አስራ አንድ አስራ ስድስት አስራ ስድስት ዘጠና ስድስት ዘጠና ሶስት
ይህም ሁለት ቀይ የበራ አለ።
ሁለት ነው ማና ማን ነው
ኢንግላንድ ሻምፒዮንስ ሊግ ብሪስቶል ሲቲ እና
እም ኮልቸስተር ዩናይትድ ነው።
እሺ ሌላ አንደኛ ሌላ ልንገርሽ ሶስተኛ እሺ
አስራ አራት አስራ አራት አስራ አንድ አስራ አንድ አስራ ዘጠኝ አስራ ዘጠኝ ሰባ ዘጠኝ
ይህ ሁለት ቀ- ሁለት ጨዋታ ብቻ ነው ያለፈው። ሌላው እንዳለ ቀይ ነው።
okay